ሄሎ
ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን ከድር አጋር ነበር የምደውለው በቴሌቪዥን እም፣ አጋር ለመሆን ተመዝግበው ነበር።
አዎ ስልሳ ሁለት ሀምሳ አንድ ላይ text አልገባሉትም።
ገብቶልኛል።
እሺ፣ ስለዚህ ደብሊው ደብሊው ዶት ድርብ ገበያ ላይ እዛ ላይ ይመዘገቡና እም፣
መልሰው ይደውሉልኛል ከተመዘገቡ በኋላ።
እሺ ዛሬ busy ነኝ፣ ነገ ነገ በኋላ እሺ እሺ።